hello ጤና ይስጥልኝ በሽቶች
ሰላም ነው። አሁን እዚህ መቶ ብር በልቼ ወደ አካውንቴ transfer አድርጌ ነበረ።
okay አልገባለትም አልገባም እስካሁን። አዎ
አሁን በደወሉበት ቁጥር ነው አዎ አዎ።
እሺ check ላድርግ ነው ሰው ሊጠፋ አይ hello hello hello አቤት አቤት። አሁን check እያደረኩት ነው። እሺ መስመር ላይ እሺ፣ ጠብቁኝ።
እሺ።
ይቅርታ። processing stage ላይ ነው ያለው። ለ- ለቻፓ ሪፖርት አደርግላቸዋለሁ። እሺ ያስተካክሉታል። እነሱ ይስተካከላል። እሺ አዎ እነሱ ያስተካክሉ። ሪፖርት አድርጌላቸው።
እሺ እሺ። thank you በጣም እሺ ስለደወሉ አመሰግናለሁ። መልካም ምሽት።
እሺ።